perfect. Kayla has six lanes. አቤት has six lanes. እሺ አስር ይመኛል።
ተቀጥቶብኝ ነበር።
እሺ ጋር ሰላሳ ስድስት መሰረት ታሪኳ ተውቁት እንዴት እንትን እያለ ሌላ
ወይ ይሰማኛል።
ተቃራኒ ኦርደር ተሰጥቶብኝ ነበር።
ኦርደር ነበር የሚገረኝ የሁለቱንም እሺ ሀያ ስምንት ሀያ ዘጠኝ ሀያ ስምንት ሀያ ዘጠኝ እሺ ሌላኛው ያኛው ደግሞ ሀያ ሰባት ሰላሳ ሶስት ሀያ ሰባት ሰላሳ ሶስት ሀያ ሰባት ሰላሳ ሶስት ሰላሳ ሶስት እሺ እዚህ ጠብቀኝ ኖ ኖ ኖ ሰኔ ሀያ ስድስት አስራ አንድ አስራ አንድ በቃ ስትመጪ ኦልሬዲ ስንሰማ ወይ አታጥፊ አታጥፊ አታጥፊ ስድስት የራስሽ ጉዳይ የኩም ግን በቃ ዛፎ ነው እና አልተስማማን ሀያ ስድስት አንድ ከስሜ ጋር ማነው የሚሰራው? አቤት ሙሉ አለም ሙሉ አለም ፋሲል ፒያሳ ቅድሜ መርስ አዲስ አበባ ነው የሚለው አምስት ደቂቃው ነው። ሌላኛው ደግሞ ሰላሳ ሁለት ደቂቃው ከቱቱ ቦሌ ወደ ቦሌ መድኃኒዓለም የቱቱን አንስቻለሁ አንቺ
ሄሎ ወይ ሙሉ አለም የቱቱ የቱቱን እንኳን ትቼዋለሁ ምግቡን
እሺ እየሰማኸኝ ነበር?
አልሰማሁሽም።
ምግብ ቤት እና እ? እሱን ምግቡን አንስቼዋለሁ። ሰላሳ ሁለት ደቂቃው ነው ማረም
ቱቱን ነው ያነሳሁት።
ሙሉ አለም ወጥቷል።
እሺ እሺ
ግን ጀመር ምን ይሰራል?